ቅርብ ነው። ለምን ይቆያል?
hello ዳንኤል፣ hello ይቅርታ
ወይ
እንትን በልልኝ፣ order ነበር ንገረኝ። ከይቅርታ ጋር አሁን ደውለህ ነበር። ስንት አልከኝ?
አርባ አራት አስራ አንድ አርባ አራት አስራ አንድ ስምህም አልበል ሙሉ ቀን ሙሉ ቀን ዘላለም እ
ሙሉ ቀን ዘላለም ሙሉ ቀን እሺ። ምግብ ቤቱ ያለበትን ቦታ check አድርግና ማለት ነው።
ሰውዬው ራሱ አሁን እኔ ጋር የሚለው ጉርጉራ ነው የሚለው ግን ሰውዬው ያለው ዘጠና ሶስት አልፎ ነው ያለው።
customer ም ነው እንደ ቦታ የቀየረብህ no customer እናንተ ያስገባችሁ address የ customer ኡ የተለያየ ቦታ ነው የሚመጡት። ሲቀጥል ምግብ እኮ ቤቱ የ customer ኡ ከሆነ ይኸውልህ የ customer ኡ አይደለም።
ከሆነ ማስጠየቅ እንችላለን።
እሺ፣ እኮ እሱንም ጠይቂ። ምግብ ቤትም ቦታ ቀይሯል ነው የሚልሽ። ሁለት ነገር ነው እየነገርኩሽ ያለው።
የሁለቱንም ነው ማለት ነው። እሺ አዎ።
እሺ እሺ